ሄሎ ጤና ይስጥልን።
ሄሎ አቤት ጤና ይስጥልን።
ጤና ይስጥልን።
ፕሊስ ፎረምስ እየደወሉ ነበረ። እባክዎ ምን ልርዶት?
ኦኬ ዴስ ቲቪ ነው?
አይደለም ዴስ ቲቪ ሳይሆን ፕሊስ ፎረምስ የሪል ስቴት ድርጅት ነው።
ነው ከቴሌ ደውዬ የዴስ ቲቪ ነው ብለው ሰጠውኝ ነው።
በዚህ ስለ ፕሊስ ፎረምስ real estate መረጃ ትፈልጋለሽ ወይም share መረጃ?
እሺ በዛው ልጠይቅ መረጃ ያው የምታውቀው ከሆነ ከይቅርታ ጋር
ማለት ስለ ፕሊስ ፎረምስ መረጃ ነው የምትፈልጊ ወይስ
ቲቪ ቴሌ በቴሌ ብር ልከፍል ነበር እና እሺ የመጨረሻ ላይ ሂሳቡን amount ኡን አሳይቶኝ መልሴቶ ይዝ ብሎ ክፍተት ያሳየኛል። ምንድን ነው የምሞላው? እዛ ጋር ምንም አይነት instruction የለውም።
አይ እኔ እንኳን በ- አይ በግሌ እንደዚህ አይነት ነገር አላውቅም። ደግሞ የኛ ድርጅትም በዚህ አይነት ጉዳይ መረጃ የለውም።
በቃ አይ ተሰጥቶኝ ነው ቴሌ ላይ ይህን ቁጥር ሰጥቶኝ ነው። ይቅርታ እሺ።
ሰማንያ አንድ ሰማንያ ስምንት አዎ፣
አይ ይሄ የፕሊስቶኖምስ አጭር ኮድ ነው እና እንግዲህ በቃ እሺ፣ ወይ ተሳስታ ነው የሚሆነው። እሺ እኔ እሺ እሺ